ሄሎ ጤና ይስጥልኝ። በስቲ ቤት ላይ ሄድን ባኩም ለርዶ ሄሎ አቤት ጤና ይስጥልኝ።
ሰላም ነሽ?
እግዚአብሔር ይመስገን።
አንድ ሺህ አምስት መቶ ውትድረው እሺ አልገባልህም?
አልገባም።
መቼ ነበር ይዛ ያረካው?
አሁ ቢስት ቤት ቴሌብር
እሺ አንዴ የቤት ቤት ቁጥርህን ንገረኝ።
ይህ ቤት ቤት የምትጠቀምበትን ስልክ ቁጥር አዎ አዎ እኮ ቁጥሩን ንገረኝ። ዜሮ ዘጠኝ ቁጥርኮ ቁጥርኮ ወይኔ ነው ቁጥርኮ አስራ አምስት አስራ አምስት ዘራ ሰባት ሰላሳ ስምንት አንዴ እሺ ይሄኛው ራሱ ነው ዘጠና ሰባት ሰላሳ ስምንት መጨረሻው የደወልክበት የደወልክበት ነው አይደለ? ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት ሰላሳ ስምንት አዎ እሺ ዛሬ ነበሩ ይድራ ያረከው አሁን አሁን አሁን ሀያ ደቂቃ ስራ ደቂቃ አሁን ሰባት ሀያ ደቂቃ እሺ አንዴ መስመር ላይ ጠብቀኝ እሺ እሺ
ወደ ቴሌብር ነው አይደለ? ወደ ቴሌብር አዎ ቴሌብር ቴሌብር አሁን ገብቶልሃል። check ማድረግ ትችላለህ።
እሺ thank you very much ስለደወልክ እናመሰግናለን። መልካም እሺ አመሰግናለሁ አመሰግናለሁ በጣም